hello ሰላም ጤና ይስጥልኝ ቺፕቺፕ hello
app አውርደን ነበረ። እንዴት ነው group ኡን create የምናደርገው?
ነው የሚፈልጉትን product ይምረጡና እሺ
ከዛ create group የሚል አለ።
አ ዝም ብለን የምንፈልገውን amount በአንድ ሰው ነው በሁሉም ነው የምንመርጠው? ቆይ እ መጀመሪያ admin አንድ ሰው ስለሚያስፈልግ እሺ አሁን ቲማቲም ከፈለጉ አምስት ሰው አይደለም የሚያስፈልገው፣ አ እርሶ admin ሆነው ይክፈቱ gro- group ኡን።
እ ምኑ ጋር ነው እንደ admin ሆኜ create የማደርገው?
የሚፈልጉትን product ይምረጡና አሁን ለምሳሌ አሀ አሁን እዛው ላይ የሚፈልጉት አዎ app ውስጥ ገብተው
እሺ አዎ ቲማቲም ላይ ከገቡ ታች ወርደው create group የሚል አለ።
እሺ ሰዎቹስ እንዴት ነው እኔን የሚያገኙኝ?
create group ብለው እርሶ ጨርሰው location ቦል- መ- ሞልተው ክፍያ ከፈጸሙ በኋላ አሀ link ይመጣልዎታል።
እሺ ከዛ link ኡን share ማድረግ ነው በ- ወይ በቴሌግራም ከዛ እነሱ ደግሞ join እያደረጉ ይገባሉ ወደ እርሶ group። ያው እሺ አሁን ይሞክሩት። እሺ እሺ እንሞክራለን።
መልካም ቀን። እሺ እናመሰግናለን።
እሺ